Hello. Hello.
አቤት፣
ጤና ይስጥልኝ።
አቤት።
ያቶ አባይነህ ስልክ ነው።
አዎ፣
ከፍሊንትስቶን ነበር የደወልኩት። እሳቸውን ማግኘት ይችላሉ?
ከየት ከፍሊንትስቶን ሆምስ።
ፍሊንትስቶን አዎ፣ አዎ።
ዛሬ አልችልም እያለች ነው።
እሺ፣ እሺ።
ሌላ ቀን ደውይለት ከይቅርታ ጋር። ኦኬ። ደግሞ ክሊንትስቶን ምን ይሰራል?